ሄሎ ጤና ይስጥልን። አራዳማ ሄሎ ከአሪፍ ላይ ነበር የሰማና ለሰማትም ላይ ትራንዛክሽን እያየን ስላሉ ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበር። ከአሪፍ ላይ ነው የምንደውለው።
እ ወይ ይሰራል እና ምንም አይነት የለውም።
እሺ እ ችግር ደግሞ ጠዋት ካጋጠሙት መጥቶ ዘጠና ቼክ ሶስት አልነበረ
እሺ እሺ ምንም አይነት ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁ።
እሺ እማዬ።
እሺ አመሰግናለሁ። መልካም ቀን